ጤና ይስጥልኝ አሽፌ ረዲት ነኝ ባኮ ምንወደው አብሮ ይስጥልኝ። እንዴት ዋልሽ?
እግዚአብሔር ይመስገን። እንዴት ኖት?
አለን አስገቢ። በስክሪን ሻቱን በቴሌግራም ልኬው ነበረ፣ ግን እስካሁን አልገባልኝም።
እሺ ደንበኛችን ስሞትን ይንገሩ።
ለሚ
እሺ ደንበኛችን ጉዳይ ስለሚመለከተው አካል ተላልፎሎታል። የደረሰን አዲስ መረጃ ስለሌለ ነው ያልደወልንሎት።
እሺ እስከ ምን ያህል ይቆያል?
ጊዜና ሰዓቱን አናውቀውም። ደንበኛችን ሲስተካከልሎት ደውለን እናሳውቆታለን።
እሺ
እሺ መልካም ምሽት ይሁንሎት።